ጤና ይስጥልኝ። ሆፕ ሳንታይምስ ፍሬህይወት ነው የምንለጥራዎች።
ሄሎ ሄሎ
አቤት።
ሄሎ፣
ይሰማል? ሰላም ነው?
አቤት።
እ ብር ስሞላ እየወሰደብኝ ነበር። ሲያርቢትም የለው ማቋረጫ ነበር ሲያርቢት ነው
ብር ስሞላ እየቆረጠብኝ።
እም
አይቆርጥም፣ ነፃ ነው።
አሁን አምስት ብር ሞለች የወሰደብኝ።
እስኪ እሺ፣ ቆይ አንዴ ደግመው ይደውሉ።
እሺ